ሄሎ ጤና ይስጥልኝ።
አሪፍ
ደንበኛችን ምን ልርዳዎት?
አዎ ከትናንት ወዲያ ማታ አካባቢ በአሪፍ ክፍያ ከፍዬ ነበር። አጋጣሚ እንደ ማንኛውም ሳንቲም ምናምን የሚለው ነው ብዬ ነበር ክፍያ የከፈልኩት ወደ ቫሙስ account
ነበር ኦንላይን የላኩት።
ወደዛ transfer ለማድረግ ነበረ በአሪፍ ፔ የከፈልኩት ግን አልገባልኝም።
እኛ ጋር ደውሎ አመልክቶ ነበር ደንበኛችን።
አ አመልክቼ ነበረ።
በዚህ ስልክ ቁጥር ነበር ያለከቱት።
አ እሺ፣ መስመር ላይ ጠብቁኝ ልሎት
እሺ
መስመር ላይ ጠበቅኩት። ይቅርታ ደንበኛችን እያየሁሎት ስለሆነ ነው። screenshot ልከው ነው የነበረው።
screenshot አላኳል አላኩላችሁም ቴሌግራም account ትቼ ማለት የቴሌግራም ቻናላችሁን ልሉልኝ ነበረ account ኣችሁ
ስለ ቁጥር እና አሁን ንገሩት ደግሞ- ይላኩን ደንበኛችን ያለ screenshot ኡ መሰራት ስለማይችል ነው።
አዎ አሁን እልክልሃለሁ ነበር በሰዓቱ የተባሉትን ዳሚ active አልነበረም የኔ ቴሌግራም account አሁን ግን ክፍት ነው እና ልኩልኝ ነበር ቁጥሬን ልስጥሻ ትልኩልኝ ያላችሁ ቻናሉ አሁን የደውሉበት ነው ስልክ ቁጥሩ አ
ዜሮ ዘጠኝ አርባ ዘጠኝ የሚለው አርባ ዘጠኝ ሰላሳ አንድ ዘጠና ስምንት ዘጠና
እሺ፣ ደንበኛችን በቴሌግራም ላይ መልእክት እንልሎታለን። በእሱ ላይ screenshot ይላኩልን።
እሺ እሺ፣ እናመሰግናለን። መልካም ቀን